ጤና ይስጥልን ቤተሰቤት ዮናስ ነው የምንረዳው።
ሰላም ነው ወንድሜ?
አለን ይመስገን። የምንረዳውት cash out ማለት አይቻልም እንዴ?
ይቻላል።
እ፣ አይቻልም እያሉኝ እኮ ነው። ጎንደር ነው እና እሺ እንዴት ነው cash out ምለው?
cash out online ከቆረጡ በኋላ
አይ እ፣ እዛው game በትኬት ውስጥ- በ office ነው በ shop ነው።
አ
አዎ እሱ አሁን አይሰራም። እሺ የለም ለምን
የለም፣ አሁን ለጊዜው ተቋርጧል። እሱ ለዛ ነው።
cash out ማለት አይቻልም?
cash out option online ነው ያለው አሁን።
አሃ እና cash out ካልተባለ ምን ነው ጥቅሙ ታዲያ? አንደኛ እኮ ደንበኛ ኦንላይን ነን ነው።
ኦንላይን ሲጫወቱ cash out አሃ።
option ይኖሮታል። አሁን ግን shop ላይ ያለ ግን አሁን ለጊዜው የለም።
ምንም ታዲያ ቅሬታ ምናምን የሚመለከተው
አዎ እሱን እናስተካክላለን፣ ችግር የለም። ግን ለጊዜው ግን cash out option shop ላይ ስለሌለ ነው። እሺ cash out option ያለው ኦንላይን ላይ ነው፣ ለዛ ነው። hello hello hello